ሄሎ ሰላም ጤና ይስጥልኝ። ቤት ሰላም ነው እባክዎ ለዛ ሄሎ
ሄሎ ሄሎ አቤት ሰላም ጤና ይስጥልኝ። ቤስት ቤት ነው የደወሉት። ምን እንርዳ?
አሁን balance የኛ ብርን ወሰድኩ እ እ ስልሳ ብር ስልሳ ብር አዎ
እሺ
balance ላይ የለም አሁን
ስልሳ ብር ነበረክ መጀመሪያ?
አ- አሁን የላኩ በኢቢ ቴሌብር ላይ ከ- ወደ የኔ account ላይ ስላኩ ማለት ነው።
እሺ ከዛ በኋላ አሁን ሲገባ የለም የኔ balance ላይ
ወዴት ነው ያስገቡት? ያዘዙት ወደ ቴሌብር ነው? ከቴሌብር ነው ያወጡት?
አ፣ ከቤ- ከቴሌብር ነው የወጣው።
እሺ ወደ ቤስት ቤት ነው ያስገቡት?
አዎ ስንት ብር ነው? ይሄ ነው የቤት ቤት ቁጥሩ አይደለ?
አዎ ስልሳ ብር ነው።
ይሄ ነው የቤት ቤት ቁጥሩ?
ኮይን እኔ ቤታ ብሪም ወንቲ መነሜን ከኑማም ኤ ነው አ ለኮዚ መጨረሻ እንዲደኝ ስንት ብር ነው? ሀምሳ ብር ነው?
ስልሳ ብር ስልሳ ብር
በዚህ ቁጥር ሀምሳ ብር አልተደ ስልሳ ብር አልተደረገማ ዊዝድሮ አባቴ
አ ዜሮ ዘጠኝ ቁጥሩን አናግሯ አ ሰማንያ አራት ልክ ነው። ዘ- ሰማንያ አራት ዜሮ ዘጠኝ ሰባ ሰባት ሀያ አይደለ አዎ
እኮ በዚህ ቁጥር አልተደረገም ስልሳ ብር። እሺ ሀምሳ ብር ነው ያስገቡት።
ሀምሳ ብሩን አሁን balance ላይ የለማ
ሀምሳ ብር ከሆነ ደግሞ እ፣ deposit message ኡን ይላክሉና ከቴሌ ብር ነው አይደለ ያስገቡት አዎ የቴሌ ብር ላይ ነው እኮ ከቴሌ ብር ያገኙት message አለ አይደለ የጽሁፍ አዎ።
መልእክት ደርሶታል አይደል?
አዎ በቃ እሱን ይላኩልን። እሺ ቴሌግራም ላይ ላኩልንና እም፣ በእሱ እናስተናግዶታለን።
እሺ እናመሰግናለን እሺ እኛም እናመሰግናለን። መልካም ምሽት ይሁንልዎ።